የትንሽ ቅመም ጉዳይ እናባላለሁ በኩል መጣ
ምን በለው
ሰላም እንዴት ነሽ?
ለምን መስበት
ስራ ለመቀጠር ነበር።
እሺ ሙሉ ስሞትን ይንገሩኝ።
ለምለም ለምን ሆነ ለምለም የአባቶች ስም ኳሊት
ማን ያሉኝ? ይቅርታ ኳሊት ኳሊት ኳሊድ። እሺ እድሜዎት ስንት ነው?
ሰላሳ ስምንት የት አካባቢ ነው የሚኖሩት?
ካዛንቺስ አዋሬ
እሺ መስራት የሚችሉትን ስራና ልምዶትን ይንገሩኝ።
ጽዳትና ምግብ የአበሻ ምግብ ባለሙያ
እሺ የፈረንጅ ስለኛ- ደግሞ
የፈረንጅ ሞ- የፈረንጅም ይሞክራሉ።
አ፣
እሺ ስለኛ መረጃ ከየት ነው ያገኙት?
እ፣ ሳሮን ነግራ
እም፣ እሺ እ፣ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። ቢሮአችን መቼ?
የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው። መቼ ይመጣሉ? ለመቼ ቀጠሮ ይያዝልዎት?
ማክሰኞ እሺ ለማክሰኞ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዤልዎታለሁ። ከቀጠሮ ቀን ቀደም ብለን ደውለን የምናስታውሱትና አድራሻችንን የምንልክሎት ይሆናል። ከዛ በተጨማሪም የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link ኡን እልክሎታለሁኝ። እሺ መልካም ቀን ይሁንልዎት ለምለም